hello ጤና ይስጥልን ቤት ቤት
ሰላም ናችሁ?
እግዚአብሔር ይመስገን።
በዚህ ስልክ የሆነ ኮድ ቆይጬ የሄደ ነው ማንቸስተር አ- ይሸናነፋሉ ብዬ okay።
ተሸናንፈዋል፣ ግን ወረቀቱ cancel አደረጋችሁ። እንዴት ነው?
እህ፣ በቃ እሺ ትኬቱ ላክልና ቴሌግራም ላይ እናሳውቃለን። እሺ ለ provider ኦቹ ትንሽ system ችግር ተፈጥሮ ነው፣ ይስተካከላል። እሺ okay okay። አየ ትኬቱ አላካት። እሺ አየ አሁን ልክ ላይ ቲኬት ሳይሆን በኦንላይን ነው የቆረጥኩት።
እሺ በቃ ticket ID የምትላለች አይደል? ከላይ እም፣ አዎ።
ticket ID የምትላለች እሷን ጻፏትና ላካት። እሺ አየ አየ።
እሺ መልካም ምሽት።